ሌላ አቤት ወይ ቅድም የነገርክን customer ዋን አገኘሃት እንዴ?
ኧረ አላገኘኋትም። ስልኩ ይነሳል ግን ምንም ድምፅ የለውም።
በቃ ምግብ ቤት መልሰው እሺ፣
እሺ እኛም ሞክረንላት አይሰራም። ከዛ መልሻለሁ ብለህ ግን አሳውቀኝ cancel እንዲሆንልህ።
ያው ቆይ አንዴ ያ ቆይ አንዴ
ይኸውልህ ልታገናኘኝ እንዳይሆን እ? አዎ እዛው ነኝ እዛው ነኝ እንዴ እንዳታገናኘኝ ሬስቶራንት እሺ። ሌላ ነው